ጤና ይስጥልን። በሽት ባይት በቲ ነው የምንረዳው?
እንትን አንድ አምስት መቶ ብር ወደ አካውንቴ ልኬ ነበረ እሺ፣ እና መንገድ ላይ ቀረብኝ፣ አልገባልኝም አካውንቴ ላይ በዚህ ስልክ ነው
እ አ የቤስት ቤት ቁጥሩ ማለት ነው።
አ ዜሮ ዘጠኝ አርባ ሰማንያ ዘጠኝ ሰማንያ አምስት አስራ ሶስት ዘጠኝ አርባ ሰማንያ ዘጠኝ ሰማንያ አምስት አስራ ሶስት እሺ፣ አንድ ደቂቃ እሺ፣ ቼክ ላርጋ።
እሺ አምስት መቶ ነው።
እሺ፣ እሺ። አምስት መቶ ብር አ በ voucher ነው ያወጣኸው?
አ በ voucher ነው ያወጣኸው። ወደ ባንክም ወደ ቴሌ ብርም አይደለም የላከው። እንደዛ ከሆነ አቅራቢያ ቤስት ቤት ሱቅ ካለ እዛ ሄደህ ወጪ ማድረግ ትችላለህ። voucher code ሲሰጣቸው አምስት መቶ ብር cash ይሰጡሃል።
እሺ እሺ እሺ እንደዛ ካልሆነ ደግሞ ማለት ወደ ቤስት ቤት መመለስ ትችላለህ። እኔ step ኡን እነግርሃለሁ፣ አንተ ወደ ቤስት ቤት ትመልሰዋለህ። ግን ድጋሚ እሺ።
ወጪ ማድረግ አትችልም፣ ትጫወትበታለህ ነው።
ከተ- ከተመለሰ ማለት ነው።
አዎ
ስለዚህ በቃ ሽቴው እሺ፣ እሺ። መልካም ምሽት።